ትናንት ብር አግኝቼ አስገብቼ እስካሁን ድረስ አልተመለሰልኝም።
ትላንት ሄሎ
ከዚህ በፊት ደውሎ አስመዝግበው ነበር እ ተመለሰ።
እ ከዚህ በፊት ደውሎ አስመዝግበው ነበር።
አዎ
መስመር ላይ ያሉ ደንበኛችን ሄሎ እ
መስመር ላይ ያሉ ደንበኛችን ይሰማዎታል?
ይሰማል ይሰማል።
እሺ ምን አሉ? ምን ልርዳው?
እ ትናንት ቶኤክስ ፊት ላይ ብር አስገብቼ አስመለክቼ ነበረ። ገናም አልተመለሰም። ጌምስ አልገባልኝ ብር በዚህ ስልክ ቁጥር ነበር ያመለከቱት?
በዚህ ቁጥር አሁን በደወሉበት?
አዎ እሺ ደንበኛችን አንድ የሌሎት መስመር ላይ ጠብቁኝ።
አይ
ደንበኛችን መስመር ላይ ያሉ
አዎ
አዩብ አብዱ ረዛቅ ነው ስሞት?
አዎ እሺ ጉዳዮት ወደሚመለከተው አካል ተላልፏል። የተስተካከለ ጉዳዮት ወደሚመለከተው አካል አስተላልፈንልዎታል። የተስተካከለ ሰዓት ደውለን እናሳውቆታለን።
አይ
እሺ ደግሞ ሌላ መረዳዎት ነገር አለ?
ነይ
እሺ መልካም ቀን ይሁን።